hello ጤና ይስጥልኝ ችክ ሰላም ነው እናት?
ሰላም
ቲማቲም አዝዤ ነበር ከትላንት ወዲያ እሺ እና ዛሬ አልመጣልኝ ሌላ ነገር ነበረኝ እና ስጠይቃቸው አልመጣም ማለት ነው።
የት በ location ኑ
መልካ
ቸርቸር ማለት ነው ቸርቸር፣ አዎ ቸርቸር መልካ።
አሁን መተው ነበር driver ኦች አዎ መጥተው ሌላ ሎሚ ምናምን ነበረኝ እና እሱ ሲወስድ የኔ የለም አሉኝ።
እሺ ስለዚህ ቲማቲም ቲማቲሙ ማለት ሙሉ የ group አስራ ዘጠኝ ነው አይደል
አዎ አስራ ዘጠኝ እሺ ለነገ በዚህ ቁጥር ነው።
እናስተላልፍሎት ይቅርታ በጣም
miss ተደርጎ ነው።
አዎ ይቅርታ በጣም ትንሽ warehouse ውስጥ እሺ፣ እጥረት በቃ ልክ- ስለነበረ ነው
እሺ ግን ነገ ላኩልን፣ ምክንያቱም ችግር ቅዳሜና እሑድ የለውም።
ስለሆነ እሺ።
መጣም ወደ ወደ ቢሮ እሺ እሺ የት ነበር location ያሉኝ ይቅርታ መልካ ቸርቸር መልካ ሆቴል።
እሺ እሺ እናመሰግናለን መልካም ምሽት አሜን